hello ጤና ይስጥልኝ ቺፕቺፕ
ሰላም እንዴት አረፈዳችሁ?
ሰላም እግዚአብሔር ይመስገን።
delivery ነበረ ትናንት ይመጣል ብለውን ትናንትም እዚህ የመጡት የለም ብለው ነበረ። ዛሬ እንደሚመጣ check ታደርግልናል?
እሺ ስልክ ይነግሩኛል?
ዜሮ ዘጠኝ አስራ አንድ አስራ አንድ ሀምሳ ሁለት ሀምሳ ሁለት ዜሮ አንድ ሀያ አንድ ዜሮ አንድ ሀያ አንድ
ሀያ አምስት ሀያ አንድ ሀያ አምስት ነው። እሺ አዎ ቅድስት ነው የሚለው አዎ ቅድስት
ቲማቲም ነው ቲማቲም እና ሽንኩርት ቲማቲምና ሽንኩርት አዎ ሰኞ የታዘዘ ነው አይደል?
አዎ ማክሰኞ ነው ሀያ ሶስት
በሀያ ሶስት
ሀያ ሶስት እሺ deliver
delivery date ኡ ትናንት ነበር።
ትንሽ መኪኖች ነበሩ በሰባ ለመድረሳቸው ምክንያት ዛሬ እም፣ እርግጠኛ ነህ?
ዛሬ ይመጣሉ። አዎ ትናንትና አዎ፣ ብዙ የተመለሰ ዛሬ ይወጣል ተብሏል።
አዎ ትናንት እኮ እዚህ መጥተው ነበር check ሲያደርጉት አልመጣልንም።
ትናንት ያው ይውላል
ስልክ አዎ ሹፌሩና?
ይደውሉላችኋል። አዎ
እሺ ስጠኝ።
hello እሺ ንገረኝ። እሺ
እሺ ዜሮ ዘጠኝ ዜሮ ዘጠኝ ሀያ ዘጠኝ
ሀያ ዘጠኝ ድጋሜ ድጋሚ ሀያ ዘጠኝ ሀያ ሀምሳ ነው አዎ ሀያ ሀምሳ ሰባት የትናንት ሀያ ሀያ ሀምሳ ሀምሳ ሰባት ሰባት አዎ የትናንት ነው ሹፌር ማለት አዎ።
ነው እንጂ አዎ፣ እኛ እሱን ይመጣል የያዘው ዛሬ አይደል?
ይደውልለት ዛሬ።
ጠብቅ። እሺ አዎ አ- እሺ እሺ እሺ መልካም ቀን እናመሰግናለን።